Hello
ያው አሁን ደውሎ ተቋርጦ ተቋርጦ አዎ አዎ ልደውል ነበር መልሼ። እሺ አስር ሰዓት ከሰዓት ነው።
አዎ አስር ሰዓት እና አስር ሰዓት ከሩብ ላይ
አንድ ሰዓት ጠዋት አንድ ሰዓት ነው ያለ። አምስት ሰዓት ስድስት ሰዓት የለም።
የለም ሌሎቹ ሙሉ ናቸው። የቀሩት ሶስት በረራዎች ናቸው።
okay ዋጋ ስንት ነው?
እሺ የዋጋቸው የሶስቱም ተመሳሳይ ነው። አራት ሺ ሶስት መቶ ሀያ አንድ ብር
የአስር ሰዓት ስንት ሰዓት ይደርሳል?
አስራ አንድ ሰዓት
አስራ አንድ ሰዓት sharp
አዎ አስር ሰዓት ተነስቶ አስራ አንድ ሰዓት ይደርሳል። በረራው የአንድ ሰዓት ነው።
okay እስኪ መልሼ እደውላለሁ። እሺ ስልክ እሺ ደውሉልን።
እሺ እሺ እሺ ደውሉልን። አመሰግናለን። መልካም ስት እሺ አመሰግናለሁ።